ነች?
hello፣ ጤና ይስጥልኝ። ጳውሎስ ነኝ ከወሎ።
እሺ ጳውሎስ እ ምን አደረግሽልኝ?
እ እንትን ሀምሳዊ ሀምሳ ሰባት ያልከኝን አይደለ?
አ ስንት ይደረግልህ ብዬ ጽፌልክ ነበር አልመለስክልኝም?
አ- መልሻለሁ። ሰላሳ ሺህ ብዬሽ ነበረ እሺ ወይም እሺ፣ ካልሆነ ወይ ይቅርታ።
withdraw ምክንያቱም እንትን በጣም ሰው ሞልቶብኛልና ዛሬ በደንብ ስራው ሰዓት ስለሆነ እሺ በሚል እሺ፣ ስራ ብዬ አሰላሳ ሺ ይቅርታ። እሺ አንዴ ስ- ስለወጡ ነው supervisor ኦቹ እና አሁን ይመጣሉ። እንደመጡ አሳውቅላለሁ።
እሺ እንትንም ደግሞ የሚሰራ ኬኖ ነው ጽፌ ነበረ
ውቤ ስልሳ ቴሌግራም አምስት cashier ሶስት ነው አዎ cashier user አልመጣማ shop
shop። አዎ የመጣ አይመስለኝም።
አዎ shop የለም ስላላችሁኝ cashier three ልጠቀመው ብዬ እዚህኛው ቤት የቤት ኪራይ ዝም ብዬ ከምከፍል መጠቀም እሺ።
እችላለሁ አ ኬኖ ምን እንዲሆን ያልከኝ?
ኬኖ run አላደርግ ነው ያለኝ እሺ እሺ፣ ቆይ አንዴ እንደመጡ አሳውቅላለሁ። ይቅርታ okay አልመጡም ሁለቱም አልገቡም ስንት ሰዓት ነው የሚገቡት
አሁን ሰ- እኔ እንጃ ብቻ ከሀያ ደቂቃ በላይ ይመጣሉ።
በቃ እሺ እንደገቡ እሺ አሳውቂኝ እሺ እሺ አመሰግናለሁ አሳውቅላለሁ። እሺ መልካም እሺ